hello ሰላም ጤና ይስጥልን ቺፕቺፕ።
ሰላም አረፈድሽ፣ እንዴት ነሽ?
እግዚአብሔር ይመስገን አለን፣ እግዚአብሔር ይመስገን። order ነበረን ይመጣል ተብሎ እስከ ዛሬ አልመጣም።
ሰው ነበር complain
አዎ፣ አንድ ሁለት ደውዬ ነበር።
ተደውሎ ነበረ ማታ።
አልተበል ማን ነበረ ስሞት?
ትዕግስት
location የት ነው?
ሀይሌ ጋርመንት አዲስ አበባ ኮንዶሚኒየም።
okay። ኦ- እርስዎ ነበሩ admin?
አዎ
ይቅርታ በጣም ሰ- እስኪ ስልክ ቁጥር አንዴ ንገሩኝ።
እ ስልክ ቁጥሮትን ይንገሩኝ።
ዜሮ ዜሮ ዜሮ ዜሮ ዜሮ ስድስት አስራ አምስት አርባ አምስት እ ድምጽ ቆረጠ hello ያልመጣሉት product ምን ነበረ?
strawberry
አዎ ለነገ ላስገባሉት፣ ነገ መረከብ ይችላሉ።
እሺ እንደዚህ ነው የምትሉኝ እኮ እየመጣ አይደለም እንጂ okay አጋጣሚ product እጥረት ስላጋጠመን ነው። ነገ ይመጣሉታል።
እሺ እሺ መልካም ቀን፣ እናመሰግናለን።
እ